ሄሎ ጤና ይስጥልን ችብችብ ሄሎ
ይስጥልን ሰላም ሰላም
እ እንትን ቺፕሲፕ አቮካዶ አዘን ትናንትና ዛሬ ዴሊቨር ሰውን ነበርና እሺ መሀል ላይ ግን አንድ ሰው ዝም ብሎ ጣልቃ የገባ ነበረ እና የእሱን ቁጥር ሰጪኝ ነበር በብርቱካን እሺ በዚህ ስልክ ቁጥር ነው ደር ያደረጉት ትዕግስት አይ አይደለም ልንገርሽ ቁጥሩን እሺ
ዜሮ ዘጠኝ ሰላሳ እሺ
ዜሮ ሰባት ዜሮ ሰባት
አስራ ሰባት
አስራ ሰባት
ሰላሳ ስምንት
ብርቱካን
አዎ ብርቱካን አንድ ኪሎ ያዘዘው ግን የማናውቀው ሰው ነው አቮካዶ ነው ያሉኝ አይተሙ
አዎ አዎ አቮካዶ
ፍጹምና እ፣ አብዱል ዋፊቅ ነው ያሉት
እሱ ማን አብዱ ያውቁት?
የአብዱ እሺ ልንገሩ ዜሮ አንድ ዘጠኝ ኪሎ።
ሀያ ሶስት ዜሮ ዘጠኝ ሀያ ሶስት አስራ አራት
አስራ አራት ስልሳ ስድስት ስልሳ ስድስት ስልሳ ሶስት ስልሳ ሶስት ማማ ደውለት እናመሰግናለን በጣም መልካም ቀን እሺ፣ ማሰላም